ጤና ይስጥልን። ዋሽንግተን
አብሮ ይስጥልን። እዚህ የካቲት patient ነበረኝ። CT scan CT scan እናንተ ጋር ተልክልኝ። አምቡላንስ አምቡላንስ ፈልጋችሁ ነው?
አህ ቆይ እሺ፣ አንዴ የካቲት ሆስፒታል ነው ያሉት?
ምን አልሽኝ?
የካቲት ሆስፒታል ነው ያሉት?
አዎ ከየካቲት ሆስፒታል።
እሺ፣ በዚህ ስልክ እንደውል።
አዎ በዚህ ስልክ ደውይ።
እሺ፣ እሺ፣
ስፖኬ አስተካክለው እና እሺ ስፖኬውን እንትን በለው ቆይ